ደውል።
ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልሎት።
እሺ፣
እ order ነበሩት አይደለ?
አዎ የት ነበር location ኑ?
እ ሀይሌ ጋርመንት አዲስ አበባ ኮንዶሚኒየም block ዘጠና ስምንት okay፣ እሺ። ለነገ መቀበል ይችላሉ አይደለ?
አዎ እሺ፣ እሺ። check ለማድረግ ነው። ነገ እንልክልዎታለን።
እሺ እሺ፣ መልካም ቀን።